ሄሎ ሄሎ ሄሎ ሄሎ ይሰማል።
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን አለን።
አለን ከሚስት ቤት ነው የምደውልልህ።
አዎ እሺ እም፣ ለመቁረጥ ስትሞክሩ ነው ወይስ ከ- re- ከ- እንትን ትኬት redeem ለማድረግ ስትሞክሩ ነው እምቢ የሚላችሁ?
ቆርጬ እንትን ሲያ ላወጣ ሲል expired ያደርጋል።
ምን ያደርጋል?
ትኬቱ select አድርጌ ወይ select ሲያደርግ ቁጥሮቹን add ሲያደርግ የሆነ ቦታ
ምን አልከኝ? አባ አይሰማም ድምፅህ።
place bet place bet የሚል ላይ ላይ እ።
ሲጫን ነው expired የሚያደርገው print ለማድረግ ሲሞክር ነው እኮ redeem ለማድረግ ማለት ነው። ለመክፈል ስትሞክር
ለመከፈል ሳይሆን ትኬቱን ለመቁረጥ?
ለመቁረጥ
okay፣ refresh አድርጋችሁ ሞክራችሁታል?
አይ አንዳንዴማ በ- ይሰራል፣ አንዳንዴ በመሀል ነው የሚይዘልኝ እንጂ okay፣ እንደዛ ከሆነ እስቲ የ connection እንትን ሊሆን ይችላል። እሺ፣ ትንሽ ጠብቁትና እስቲ አሁንም ያው ከሆነ መልሰህ ደውልልኝ በዚህ ቁጥር። ሄሎ ሄሎ ሄሎ፣ ሄሎ፣ አይሰማም?
ወይ ሰማኸኝ አባ?
ይሰማኛል። አዎ።
በቃ እንደዛ ከሆነ ትንሽ ሞክረውና እምቢ የሚል ከሆነ መልሰህ ደውልልኝ። እሺ እሺ፣ እሺ፣ እሺ አባቴ፣ እሺ መልካም ቀን።
እሺ።